ጤና ይስጥልኝ ሁሉ ስፖርት ባኮ ጤና የሚደርደው ይስጥልኝ። ሰላም ነው? እንዴት ናችሁ? ሰላም ነው አለን። ጤና ይስጥልኝ።
ሁሉ ስፖርት ሄሎ።
ባንክ የሚደርደው
እ፣ እንትን ትላንትና ሪፖርት አድርጌ ነበር እ፣ እንትን ፓስፖርት ይሄ ማነው ሁሉ ስፖርት ተጠቃሚ ነኝና እም፣ እንዲስተካከልን በቴሌግራም ላክ ብዬ ልኬ ነበር የሚለኝን ነገር ማለት ነው እና አልተስተካከለም።
ተላልፎሎታል። መልስ እናገኝ እናሳውቆታለን።
አ- አዎ ተላልፏል ተላልፏል እ፣ እናስተካክላለን የሚል መልእክት መጥቶ አዎ ሲስተካከል እናሳውቆታለን። IT department ነው የሚያዩት። ተስተካክሏል ሲሉ እናሳውቆታለን። በትዕግስት ይጠብቁ ነው። እሺ አዎ።
እሺ፣ እሺ።